ሄሎ
ሄሎ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
አለን ምን ልርዳዎት?
ማን በባዴ ባገጄ ባገጄ ምን አሉ?
ፈልጌ ነበር። ባገጄ ለመሙላት ፈልጌ
ይሄ ቴሌዊን ጌም ነው። ፓኬጅ ጌሞቹን ሲጫወቱ ነው የሚያገኙት ሽልማቶችን። ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛል።
እሺ
እሺ ኮከብ ዘጠኝ ሰማንያ አምስት መተላል ብሎ ደውሎ አንድ ቁጥር ላይ መዝገቡ ሶስት ቁጥር ላይ ለመጫወት የሚላል።
እሺ እሺ እሺ